አቤት አብሮ ይስጥልን።
ችፕችፕ ነበር የምንደውለው።
እሺ።
ድንች ኦርደር አድርጎ አልመጣለትም ነበር አዎ አዎ፣ አዎ። እና ነገ መረከብ ይችላሉ?
ይ- ይቻላል። ችግር የት የለውም።
ነው ሎኬሽኑ?
እ፣ ሽሮ ሜዳ ዜሮ ሁለት ከፍ ብሎ ታሜ ያውቀዋል ቦታውን። እ፣ አ፣
በቃ እሱ- እሺ።
እሱ የሚመጣ ከሆነ ጠዋት ይደውልልኛል።
እሺ እሺ። ነገ ግን እንግዲህ ሎኬሽን ወይ ስምንት ሰዓት ሌላ ነው።
ነው።
መልካም ምሽት። እሺ እሺ እሺ፣ ለሁላችን እሺ